hello ጤና ይስጥልኝ። ዶን ኪኪዮ ነው አራተኛ ዙር የወጌሻ ስልጠና
አዎ እንትን የወጌሻ ስልጠና ለመሳተፍ ፈልጌ ነበር።
okay ይችላሉ። ስሞትን ማን ልበል
እሺ ሊኖስ ይባላለሁ።
ምኞት
ሊኖስ L I N O S L I L O
አይ L I N O S L I N O S ሊኖስ። okay ሊኖስ ማ
U L
U L
አዎ U L
okay ስልክ ቁጥሮት እንቀበል ዜሮ ዘጠኝ
አስራ ስድስት
እሺ ዜሮ ዘጠኝ አስራ ስድስት
okay ሀያ ስምንት አንድ ሰማንያ ይቅርታ እም፣ ምን ላይ ነበረ? okay okay አዎ እሺ አስራ ስድስት ስንት አሉኝ?
ዜሮ ዘጠኝ አስራ ስድስት ሀያ ስምንት okay ሀያ ስምንት ሰማንያ እም፣
ስልሳ